ማንኛውም እኮ መጠጥ ራሱ እኮ አይጠጣም። አዎ የኔ ሁሉም ነው ግቢ ይሉታል። Hello
እና Hello፣ ጤና ይስጥልኝ።
እና- ከችፕችፕ ነበር የምንደውልዎት። ፓፓያ order አድርጎ አልመጣልዎትም ነበር warehouse እጥረት ስላጋጠመን።
እሺ፣ ነገ እንላክልዎት። location የት ነው?
ኮልፌ ኮልፌ።
አ- አጥናት እሺ፣ ነገ እንልክልዎታለን። መልካም ምሽት።
እሺ እሺ እናምናለን።